hello ጤና ይስጥልኝ hello
hello ጤና ይስጥልኝ አብሮ ይስጥልን በሰላም ነው?
እግዚአብሔር ይመስገን ፍሊንትስቶን ነው የደወሉት ምን ልርዳዎት?
አዎ የሆነ አክሲዮን ከሚዲያ እንትን ሰምቼ አክሲዮን እንዴት ነው የምሸጠው ብለህ ወደ information ለማውሰድ ብዬ ነው።
እሺ አክሲዮኑ ዝቅተኛው ሀያ ሺህ ብር አክሲዮን ነው መግዛት የሚችሉት ከፍተኛው ደግሞ የሁለት ሚሊዮን ብር አክሲዮን ነው መግዛት የሚችሉት ማለት ነው እዚህ ሁለት ሀያ ሺህ የመጀመ- መጀመሪያ አዎ ከዛ እስከ ሁለት እሺ።
ሚሊዮን እንደሚችሉ ይገዛሉ አሁን ምዝገባ ላይ ነን ስሞትንና ስልኮትን ይዝና ሀምሌ አንድ ነው ሽያጭ ምንጀምረው ሀምሌ አንድ ላይ እደውልሎትና ያለውን ነገር አሳውቄሎት አሀ፣ እ፣ ቀጠሮ ይዤሎት የሚቀርቦት ቢሮ መጥተው detail information አግኝተው ግዢ ይፈጽማሉ ማለት ነው እሺ ችግር የለም በላዳ እባላለሁ።
እሺ ማስታወቂያችንን ከምን ሰምተው ነው
አይ ይኸው ከኢትዮጵያ ቲቪ አሁን ስልሳ ላይ እሺ።
የቲቪ ማለት ነው OK ያ- የት ያለነው- አካባቢ ኖት የት አካባቢ ኖት መስሪያ አዲስ አበባ ነው መኖሪያ አዲስ አበባ ነው።
OK እንደውልሎታለን ስለ ደውሉ እናመሰግናለን እሺ እሺ እጠብቃችኋለሁ እሺ እሺ እጠብቃችኋለሁ።